መጨረሻ
ሄሎ ሄሎ
አቤት፣ እንዴት ነሽ?
ሰላም ከችፕችፕ ነበር ምደውሎት።
እሺ
ይቅርታ cheese ዛሬ አልመጣለኝም ብለውን ነበር።
አልመጣም። አዎ እሺ ነገ መረከብ ይችላሉ? ነገ ይምጣሉት።
እሺ፣ ያው ስለሚታወቅ ሱር ኮንስትራክሽን ጋር ያው ኦኬ።
ተመር ስለሆንን ሹፌሮቹም ብዙ Okay፣ እዚህ ወደ ቦሌ ወደ ቦሌ ያለው ነው።
አዚ- ኦሎምፒያ ከሸዋ ዳቦ ወረድ ብለሽ Okay። አዎ ሱር ኮንስትራክሽን ትልቁ ህንጻ አለ አይደል?
አዎ አዎ በቃ እዛ ጋር የመነን ግቢ ቢሉ አዎ።
ያደርስልናል እሺ አጠቃላይ የ group ስድስት ነው አይደለ?
ነው አይደል? እኔ እስኪ check አደርገዋለሁ።
አዎ፣ አንዳንድ ማለት ነው ስድስት አዎ።
ሰው አዎ አንዳንድ። እሺ እሺ። ነገ driver ሲደውል ያንሱ። ምን አሉ?
ስንት ሰዓት ይደርሳል?
የሰዓቱን እንኳን እርግጠኛ ሆኜ አልነግረውትም። ያው መንገድ ትናንትም ደውለሽልኝ ነበረ፣
አዎ አልደረሰም ዛሬ።
አይደለ? Okay።
እሺ፣ መንገዱም ሊሆን ውጥረትም ይችላል።
ስለነበረም ነው።
መንገዱ ታዲያ ሊሆን ነው።
ይችላል። የአዲስ አዎ።
አበባ መንገድ። እሺ፣ አመሰግናለሁ።
እሺ መልካም ምሽት። እሺ።
እንቀበለዋለን። እሺ፣ thank you